Hello መልሼ ደወልኩ። ይቅርታ አቶ ተድላ።
ችግር የለም ችግር የለም።
ያ- የአዲሱ ድርጅቶትን ስም ግን አልነገረኝም።
የ Morning Star furniture እና አልሚኒየም ይባላል።
Okay Morning Star aluminium and furniture።
f- furniture and aluminium። አዎ Okay በ aluminium ም በእንትንም መግባት ይችላል፣ በ furniture ም actually ሙሉ construction ላይ ያለ እኛ more ስለሆነ አዎ ያ more እንግዲህ እንሞክራለን። ይሄኛው አሁን ያልከን ትንሽ ያለችንን ፋይሉን ላክ- እንሞክርና አዎ።
አስተሳሰባችንን የምንችለው ከሆነ እንሞክረዋለን።
እሺ፣ እሺ፣ እሺ።
አመሰግናለሁ ወንድሜ።
እሺ፣ እሺ እኔ በጣም አመሰግናለሁ። መልካም ቀን።